ለምን አቋረጥብኝ አቋርጥብኝ
አዎ አቋርጦት ነው አላ- tran- transfer ለማድረግ እንትን እያልኩኝ አቋረጠው።
አሀ እንደዚህ okay።
ምርጫዎችን ያመጣል ግን
እስቲ አሁን ያው transfer የሚለውን ስነካ
እህ፣ እ፣ ሶስታችንን ነው የሚያመጣው ወደዛ ክስለው አይሄድም። እንደዚህ ሲሆን መሄድ ነበረበት ወደ ሌላ ማለት ነው።
እ፣ okay ዛኬን ቁጥሩ ይዟል አዎ
okay ዘላለምም ይዘዋል አዎ ሁለቱ ይዘዋል ግን እሺ።
ወደዛ ነበር መሄድ የነበረበት አይደለም።
okay፣ ሞባይሉን ነው የያዙት ወይ SIM card ኡን ነው የያዙት
አይ፣ SIM card ኡ ላይ ሆኖ ይሄኛውን ግን መግባት መቻል አለባቸው እዚህ ላይ ማለት ነው።
ጊዜ register መሆን አለበት already register ሆነዋል ግን እ፣ እዚህኛው ሲስተም ላይ መግባት አለ- መታየት መታየት ነበረው።
አለባቸው በእነሱ በራሳቸው ማለት ነው።
እህ፣ ኦፍ ሆኖ ነው ያሉት እነሱ። ለዛ መሰለኝ
ኦኬ እኛ ደግሞ አድኮል ሌላ ኮል ጫም ለማድረግ ማለት ነው። አድኮሉ ለምንድን ነው እንዲ
አይሰራም እሱ
ክሊክ አደረገው አሁን የኔን ቁጥር ዝም ብለሽ እንደ እንትን ወይ የጆሲ አድ ማድረግ ትችያለሽ
እስቲ እኮ add ለማድረግ የነካሁት ነው ግን እምቢ አለ።
እህ፣
እንጂ ይሄ add add ማድረግ ነበረበት ማለት ነው።